Hello ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥል።
እንቅልሽ ማስመዝገብ ፈልጌ ነበር።
እሺ የስንት ዓመት ነው?
የሶስት
ም- ከኛ ከሚቀርቡ ህጻናት አንጻር የተለየ talent አለ ወይስ ፍጥነቱ በደንብ ማውራት ይችላል ወይ?
አዎ በደንብ ማውራት ይችላል።
እሺ እሺ የህፃንን ስም ይንገሩኝ።
አሜን
አሜን ማን?
አሜን ተካልኝ
እሺ እስ- ሶስት ነው ያሉኝ እድሜው?
ሶስት ሴት ነው ወንድ ነው?
ወንድ ነው ወንድ እሺ የቤተሰቦቹ ስልክ ቁጥር አለዎት?
እ?
የቤተሰቦቹ ስልክ ቁጥር
የቤተሰቦቿ የ- ፋሚ- የኔ እንትን ጎረቤት ስለሆነ
እ፣ ወይስ- እሱ የ- የን- የቤተሰብ ስልክ ቁጥር ህፃኑ የምናገኝበት ስልክ ቁጥር ያስፈልጋል።
እሺ ዜሮ ዘጠኝ እሺ
ሰባ ሁለት ሰባ ሁለት ሰላሳ ስድስት ሰላሳ ስድስት ሀምሳ አንድ እሺ
ሀምሳ አንድ አስራ ሰባት
እሺ የት ነው አድራሻው ህፃኑ?
ኒሳ መካኒሳ
መካኒሳ።
አዎ።
እሺ የእርስዎ ስም ይንገሩኝ።
እህ፣ የእኔ መሐመድ
እሺ መሐመድ ማን?
መሐመድ አብዱራህማን
እሺ ስልክ ቁጥሮትን ይንገሩኝ የእርስዎ። ዜሮ የእኔ ዘጠኝ ሰላሳ ስድስት ሰላሳ ስድስት ሰላሳ ስምንት ሰላሳ ስምንት ዘጠና ስምንት ሰላሳ ስድስት ዘጠና ስምንት አ እሺ ሀያ ሁለት ሀያ ሁለት ሰላሳ አራት
ሰላሳ ስድስት ዘጠና ስምንት ሀያ ሁለት ሰላሳ አራት ነው።
አዎ።
እሺ እ፣ ይደውልልዎታል። እናመሰግናለን። መልካም ጊዜ